ሄሎ ሄሎ ሄሎ አቤት
ጆን እ, አቤት።
ከሰባት በኋላ ተይዟል። ከሰባት እስከ አንድ ተይዟል። ያው ከሶስት እስከ ሰባት አለ።
ከአራት እስከ ሰባት ልትይ ነው አዎ አዎ አዎ
ሻካው ጠቅልሽ
ወንዝ ማያሻገር ከሆነ ደግሞ እዛ ብርሃንነት የሚሄድና መኪና